ጤና ይስጥልኝ ቤት ቤት
ጤና ይስጥልኝ ይስጥልኝ
ሰላም ናችሁ?
እግዚአብሔር ይመስገን ሰላም ነው።
አለን withdraw አድርጌ ነበር ከትምህርት ቤት በቴሌ ብር እሺ
ትናንትና ነው ወደ አስራ አንድ ከሀምሳ አካባቢ እስካሁን አልገባልኝ። ጠዋት ደውዬ ደግሞ አስተላልፋት ይቆያል ምናምን ቤት ቤት ስል ቁጥር የደወልክበት ነው?
አዎ አዎ።
ኦኬ ስንት ብር ነው?
አራት
እ አራት ሺህ አራት ሺህ እስኪ አንዴ ጠብቀኝ። በስንት ሁለት ጊዜ እና አምስት መቶ ሁለት ጊዜ ነው አይደለ?
እ እ
ስንት ብር ነበር ያልከኝ? ይቅርታ አራት
እሺ አራት አራት እሺ፣ ቆይ አንዴ እሺ፣ ይቅርታ ቆይ አንዴ ትናንትና ነው አይደለ withdraw የተደረገው በአስራ አራት
አዎ አዎ አዎ ትንሽ ትናንት የ system ችግር ገጥሟቸው ስለነበር ነው። ቻፓዎች እና ጠብቋቸው፣ የሁላችሁንም እያስገቡላችሁ ነው። እሺ
እሺ። ወይ በአካል የምንወስድበት የለም። እዚህ አዳማ ነው ያለሁት እኔ። ቅርንጫፍ ካለ አይ በ voucher ቢሆን ነበረ። ይሄኛው በ account ወደ account ስለሆነ የታዘዘው አብዱል ናስር የሚለው ነው አይደለ?
አዎ አዎ
አዎ ትንሽ ችግር አጋጥሟቸው ነው የ system እና የሁላችሁንም manual እያስገቡላችሁ ነው እና ትንሽ ታገሷቸው። እሺ ላ- ላኪልኛ በእናትሽን
ምን ልላክልህ? ስልካቸውን ልስጥህ?
ያስቀድሙኝ
እሺ እሺ እነግራቸዋለን። እኛ የተቻለንን እያደረግን ነው።
እሺ አመሰግናለሁ።
አመሰግናለሁ። እሺ መልካም ቀን